ጤና ይስጥልኝ ማሪባባ።
አዎ
ምን ልርዳዎት? እግዚአብሔር ይመስገን አባት።
የት ነበር አድራሻሽ? መኪና ማየት ፈልጌ ነው።
እኛ መስቀል ፍላወር እና ፓስተር እንገኛለን። መስቀል ፍላወር ከናዝራው ሆቴል ትንሽ እንደሄዱ U-turn አለ። በስተቀኝ በኩል ገባ ሲሉ አፍሮሊንክስ ሞተርስ በሚለው ሬክላም ትክክል ሲገቡ እንገኛለን። ፓስተር ደግሞ አደባባይ ፊት ለፊት ነው።
ከናዝራ ሆቴል ወደ ውስጥ ገባ ብለን ያልሽ
ናዝራ መስቀል ሆቴል ፍላወር ልክ ና- እሺ፣ ናዝራ ሆቴል ሲደርሱ ማለት ነው ትንሽ ከፍ ይላሉ። U-turn አለ የመንገድ ማካፈያ። በስተቀኝ በኩል ሲገቡ
ከየት ወዴት ነው?
አ- አ- በስተቀኝ? ከደንበል ነው ናዝራ- የገባሽ? ከደንበል በደንበል ጋር ከሆነ የሚሄዱት ደግሞ ቤቴሌም ምግብ ቤት አለ ደንበል ጋር እሺ ቤቴሌም ምግብ ቤት ፊት ለፊት አፍሮሊንክስ ሞተርስ የሚል ይታያል።
እሺ በእሱ ሬክላም ትክክል ይገባሉ ማለት ነው።
ጥሩ።
እሺ አባ